Hello ጤና ይስጥልን ዋሽንግተን Hello አሁን ተቋረጠ ለምን እሺ እሺ አይ ዝም ብለን ወይ እንምጣ አዎ በአካል በጣም ያስፈልጋል እንዲሁ መምጣት ይቻላል እንዲሁ መምጣት ይቻላል ቀጠሮ መያዝ አያስፈልግም አያስፈልግም አዎ ከሰዓት ስምንት ሰዓት ነው የሚገቡት እኛ በዛ ሰዓት እንምጣ
Okay so አሁን መምጣት እንችላለን
እሺ አሁን ስልክ ልስጦት መኖራቸውን እርግጠኛ አይደለሁም እስካሁን እሺ እሺ እባክሽ እሺ ዘጠኝ ሰማንያ ስምንት
አንድ ጊዜ ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
Okay እነሱን ልጠይቅ አዎ አሉ ወይ? እሺ thank you